በዓል ደርሶ የመልካም ምኞታችንን ለእርሶ ስንገልጽሎ ደስ ይለናል። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ታሜጋስ ለዓመታት በምናስመጣቸው የሴትና የወንድ አልባሳትና ጫማዎች እየተዋቡ በደንበኝነት ከእኛ ጋር ስለዘለቁ እጅግ ደስ ብሎናል፣ እጅም ነስተናል። ቤታችን ሁሌም በአዳዲስ አልባሳትና ጫማዎች እንደተዋበ ነው። በዚህኛውም በዓል በተመቾት የአልባሳት መሸጫ ሱቆቻችን ይጎብኙን። ታሜጋስ የምናስመጣቸው ፈርኒቸሮች የቤቶ ድምቀት፣ የቢሮ ልዩ የውበት ምልክት በመሆን ለዓመታት ዘልቀዋል። በፈርኒቸሩም አዲስ ነገር አለ። ሶፋዎቻችን ልዩ፣ የምግብ ጠረጴዛና ወንበሮቻችን ቤቶን የሚያስውቡ የ finishing ዕቃዎቻችንም ceramic፣ porcelain፣ granite በስፋት በአማራጭ አስገብተናል። ይጎብኙን። መገናኛ ታሜጋስ ሕንፃ ላይ ሴንቸሪ፣ ሳር ቤት እንዲሁም በተለያየ ቦታ ባሉን ቅርንጫፎቻችን ታሜጋስን ያገኛሉ። ራዕያችን ገና ሰፊ ነው። ታሜጋስ